hello ጤና ይስጥልን ችብችብ
እንትን እቃ አዝዤ ነበር ትላንትና እሺ
አልመጣም፣ ግን ዛሬ driver ኡ pick አድርጎታል ይላል።
እሺ driver ስልክ ልንገሩት
እሺ
በዚህ ስልክ ቁጥር ነው አይደል order ያደረጉት አሀ
እሺ ዜሮ ዘጠኝ ሀምሳ አንድ
እም ሰማንያ ዘጠኝ አርባ ስምንት እም ሰማንያ
እሺ እሺ ማቲያስ ይባላል ይደውሉለት
እሺ እሺ ባይ።